ሄሎ ቤርሳቤ ነኝ።
ቤርሳቤ ሰላም ነው? ሄሎ
ሄሎ ይሰማኛል?
አይ፣ እሺ ወይ ሰላም ነው? ቤት እንዴት ነሽ? ሰላም ነኝ።
አለው እንዴት ነህ?
አለሁልሽ እናቴ። ይኸውልሽ እንትን እየ- ኦርደር ይዤ ነበር ከክፍሌ ማለት ወደ ጦር አለች እሺ
ሰባ አምስት ዜሮ ዜሮ እኔ ለኔ ጀመረው ቼክ አድርጊልኝ ብሩን እንደ ወደ ከጦር ኃይሎች ውስጥ ነው የሚገባው መሰለኝ እና ከምን
ጦር ኃይሎች ነው ያለኝ ወደ ውስጥ የሚያስገባ ከሆነ በደምብ ቼክ አድርጊልኝ ነው የሚል
እስኪ ስንት ነው ያልከኝ? ወርደ ነበሩ ሰባ አምስት ዜሮ ዜሮ
ሰባ አራት አምስት ዜሮ ዜሮ ዜሮ አራት ጊዜ ዜሮ አምስት ይቶብኛለን እኔ ለኔ የጀመረው መሰለኝ
ምን ብዬ ንፋስ አለ ሰባ አምስት ዜሮ ዜሮ
እሺ እኮ ምንድን ነው ጦር ኃይሎች ናቸው ጦሎች ነው የሚለው አይደለ?
ኦርደሩ አዎ ግን ከ- ከዛ ያልፋል ነው የምልሽ በደምብ ለኪልኝ ነው የምልሽ ፊኑን አስተካክልኝ ፊል ፊል ፊል ቼክ አድርጊልኝ ከየት- እኮ አልፎ የት ነው ያለው?
ከጫካ።
ማለት ነው።
ከጫካ ኮፊ
እም።
ጦር አይ ኃይሎች፣ ጦር እ፣ ኃይሎች እ።
ምን እኮ ምኑ ጋር ነው ያለችው? ታልፋለች ማለት
ወደ ውስጥ ያስገባኛል እኔ አልደወልኩም ከስተመር ጋር ነው የምልሽ አንቺ ፒንግ ሊ ነው የምልሽ እማዬ ቤርሳቤ ቼክ አድርጊልኝ እና አድርጓለሁ።
ለኪተሽ ሰለሞን ቼክ አድርገሽ ደውዬ ወይ ነው እደውልልሻለሁ
እሺ፣ አየዋለሁኝ።
እሺ